ጤና ይስጥልኝ። ስፖርት ነው። በምን ልርዳዎት?
ሰላም ነው እግዚአብሔር ይመስገን።
አለን። account ቴ ላይ እንትን ቦነስ አለው ግን በዛ እንትን ማለት አልቻለም። እንዴት ነው የሚቻለው?
ከአንድ ነጥብ አራት በላይ የሆኑ odd ኦችን ዘጠኝ ጨዋታ እ፣ ጠቅላላ odd ኡ ደግሞ ከሀያ በላይ የሆኑ አድርገው ሲመድቡት ይመደብልዎታል።
ከዘጠኝ በላይ ነው ዘጠኝ ሲሆን ከዘጠኝ በላይ ዘጠኝና ከዘጠኝ በላይ ይቻላል።
እያንዳንዱ አንድ ነጥብ አራት እያንዳንዱ ከአንድ ነጥብ አራት በላይ የሆኑ odd ኦች
እና ያ ሲሆን ቦነሱን ያጨፈኛል።
አዎ ያጫውቶታል እንዴት አድርጌ ነው ዘሌ ብር ብቻ የሚጠይቀኛል?
እ እ ቦነሱን አያመጣልኝም።
ቦነስ ስንት ነው ያለውት?
ሰላሳ አንድ እኮ መመደብ ይችላሉ። ከሀያ ብር ጀምሮ መመደብ ይችላሉ።
አ bonus በ bonus ግን አያጫውተኝም። እዛ ላይ ስለው የለህም ነው የሚለኝ insufficient የሚለኝ ሰላሳ አንድ ግን ቦነስ አለኝ።
እ፣ የ block ምልክት ያሳያል እንዴ?
አዎ X ምልክት ማለት ነው።
እሺ እሱን screenshot አድርገው ቴሌግራም ላይ ይላኩልን።
እ
screenshot አድርገውት ቴሌግራም አ።
ላይ ከነ ስልክ ቁጥሩ ይላኩልን እና ይስተካከሉታል።
እሺ እሺ እዛ website ኣችን ላይ አለ ቴሌግራሙ።
እሺ ቸክ አደርገዋለሁ።